ኒውል የለችም።
አሎ ሄሎ መስለ አቤት፣ ሰላም ነው?
እግዚአብሔር ይመስገን።
አለን ይመስገን። እኔ የምልህ ፋኒ የምትባል እቃ ይዛ አለ እንዴ?
ፋኒ አ ፋኒ ፋኒ የሚባል ስም ቆየ እኮ እሷ እኮ የእኛ ጋር ነበር አስራ ስድስት ላይ አ ድሮ ዶፕ አስራ ስድስት አወርደነው አልኩ አልሄደም። እዛ አስቀምጦ ነው በኮየ ይጫናል ብሎ ነበረ። ሰለሞን ያውቃል።
ማን ላይ እንደተጫነ አታውቅም?
መሀል ላይ እንደተጫነ አላወቅኩትም። አሁን እንጂ እኮ ከኛ ኮየ እኮ ይሄ ኮየ ነው አስራ ስድስት ብለን እኮ አውርደናል።
አ እዚህ ጋር check ሳደርገው መሰለ ነው የሚለው እዚህ ጋር ልክ ነው እኔ ላይ ነው ተጽፏል። አሁን ወርዷል እዛው።
በቃ እሺ።
ማን እንደጫነው አልታወቀም እንዴ?
አይ በቃ ሶል ጋር ደውዬ ቼክ አደርጋለሁ ማን እንደጫነ።
እሺ እሺ እሺ ቻው።